ጉጉትና
ሄሎ ጤና ይስጥልኝ።
አብሮ ይስጥል ከፍልን ትቶ ነው ምስ ነበር ምደውሎት።
እ ከፍልን ትቶ ነው ምስ ነበር ምደውሎት።
አ ከዚህ በፊት ስለ አክሲዮን አውርተን ነበረ።
ኦኬ አ ትንሽ ቆይቼ እደውላለሁ።
እሺ ኦኬ እኔ ልደውልልህ